ጤና
hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እንትን ጨዋታውን ለመጫወት ነበረ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አዎ አግኝቼዋለሁ፣ ግን ወደ አማርኛ ወይንም ወደ ኦሮምኛ ለማዞር ነበረ።
እ፣ በአማርኛ አያነብሎትም፣ ኦሮምኛ ደግሞ የለም። ያው ድሎትን ይሞክሩ የሚለውን ሰባት ቁጥር ላይ ቋንቋ ይምረጡና ድሎትን ይሞክሩ የሚለውን በመጫን ብቻ መጫወት ይችላሉ።
እሺ፣ አመሰግናለሁ።
እሺ፣ እሺ፣ መልካም